Hello? ሄሎ ጤና ይስጥልኝ እግዚአብሔር ይመስገን ምን ልታዘዝ
ጥላዬ ብር ልማዝ ጋር ፈልጌ ነበር
ይሄ የደወሉት ቴሌቪዥን ይባላል ዘጠኝ ሰማንያ አምስት ኮከብ ዘጠኝ ሰማንያ አምስት መሰላል አርተው ሲደውሉ መረጃ ይመጣልዎታል
በዚህ የቴሌቪዥን የቴሌቪዥን ከዛ ሰባት ቁጥር ተጭነው አማርኛ ያደርጉታል ሶስት ቁጥር ላይ ለመጫወት የሚል ይመጣል
መጣሽ ጥያቄና መልስና እድሉን ይሞክሩ የሚል hello